አሳ ነው የሚልህ ስልክ ሰኞ ሰኞ ለምን እንደመዛ ታውቃለህ? ራስን እኮ ነው ብዙ ዜና ያስጥልኝ። ሰላም ቺት ነው የደወልኩት። ዋጋ የቲማቲም ኦርደር የቲማቲም ኦርደር አልደረሰኝም ብሎ ኮሜንት ጽፎ ነበረ ግሩፕ ላይ። የመብራት መብራት ግሩፕ ላይ ነበር መስኪሉ ያዘት እና ያቁ- ያቁት ክሌን ያደርጉበትን ግሩፕ
አላስታውሰውም።
እሺ፣ location ኡ የት አካባቢ ነው?
የእኔ ያለሁበት አጃምባ አዎ፣ አጃማ ወደ ካራ አካባቢ ነው አይደል? በቃ group member ኡን ላውራው እና ወይ ብሩን ወይ ቆላ ታደርጋለህ።
እሺ እሺ፣ እሺ፣ እሺ፣ እሺ፣ እሺ።
እሺ